hello ሰላም
hello ሰላም ነኝ።
ሰላም ነሽ? ሰላም ሰላም እንዴት ነህ?
አለ- አለው እናት እንትን ነበረ ከቢጅ ተቀያይሮብኝ ወስዶብኝ እና order on time እንድትይዥልኝ ነበረ እስካሁን አላመጣልኝ። ሶፎንያስ ነኝ።
ሶፎንያስ ነህ አይደለ?
አዎ አዎ እኮ ጨርሰሃል አሁን?
አይደለም ገና ልጁ እየተቀያየርን ነው። አላመጣም። የኔን ምግብ ይዞ ሄዶ ገና አልመጣልኝም፣ አላገኘሁትም ልጁን እና እና ኦን ታይም እንድትይዥልኝ ነው። ሰዓቱ እየሄደብኝ ነው።
እሺ፣ ስጨርስ ማለት ነው።
ጨርስ ማለት ነው። ቆይ አንድ አትዝጋ። ሳሚ አዘ አ።
የሶፎንያስን ታውቃለህ አይደለ? ምግብ የተቀያየረበት ቢጂኤስ ኦን ታይም ይስተካከላል አላ መጨረሻ
አላገኘውም።
አላገኘሁም። ቆይ አንዴ ልጁን አላገኘውም።
ስልክ ያዘ። እሺ አባ
እሺ ማ- የማንን ነው?
እ on time ይስተካከልለታል አላ መጨረሻ ላይ? አዎ ይስተካከልላል። እሺ ሶፎንያስ ሳከ በዚህ ስልክ ደውልሽና ልንገርሽ።
አዎ አዎ አዎ እሺ እናት፣ እሺ ደውላለሁ።
አላገኘሁም ገና
ጋር አልተገናኙም። አሁን እየጠበቀው ነው። እሺ ሶፎንያስ ጨርስና ደውል።
በ- በዚህ ስልክ ደውል።
አዎ ደውል።
እሺ እናት፣ እሺ፣ እሺ፣ እሺ አባ እሺ